Hello?
ሄሎ ስጋ
ሰላም ነው?
ሄሎ ሰላም ነው?
ይሰማል አባ
ሰላም ነው ወይ?
እግዚአብሔር ይመስገን
እንትን መኪና የሆነ መኪና ቲክቶክ ላይ አይቼ ነበረ።
እሺ እሺ የትኛው ነው
ይሄ double ጋቢና ሆኖ ከኋላ አንድ በአንድ ባለ አንድ ተከፋች
አለ ዜሮ አምስት ቤት አድርጋ
አለ
በባንክ ነበር የፈለግኩት
ሶስት ከአራት
ሶስት ሚሊዮን አራት መቶ ብር አ አ
በባንክ ሲሆን እንደዛ ነው።
አ በባንክ እንደዛ ነው
እሺ መቼ ልምጣ?
ደውልልኝ ልትመጣ ስትል
በስልክ በራሱ ደውልልሽ?
አዎ ደውልልኝ
እሺ፣ ያው መጀ- መቼም ድርድር ይኖረዋል።
ያው አስተያየት አለው እ?
አስተያየት አለው
እሺ በቃ እመጣለሁ ሰሞኑን።
እሺ እሺ እሺ።
ነው